Hello ጤና ይስጥልኝ።
ሰላም ነው?
ጤና ይስጥልኝ።
Hello።
አሪፍ ነበር የምደውልዎት ይሰማል?
እሺ አ ይሰማል።
እሺ withdraw አስመዝግበው ነበር እኛ ጋር ወደ ሀሪፍ ሀሪፍ Pay withdraw ያደረጉትን እ እሱኛው transaction እኛ ጋር አልተገኘም። አሁን ቴሌግራም ላይ ላኩልን፣ ግን በ CBE deposit ያደረጉትና
አ በ CBE deposit አድርጌያለሁ። ወዴት ነው የሄደው ነው?
እሱን አሪፍ ስፖርት ውስጥ ሲገቡ አላገኙትም። ለመያችን አሪፍ ስፖርት ላይ reject ነው የሚለው screenshot አድርግቼ ልኬለታለሁ።
የላኩልን የእንትኑ ነው የ withdraw ነው
withdraw
declined የሚለው ነው ለመያችን።
እሺ deposit deposit አይደል?
አዎ አዎ፣ ከ CBE ላይ ቆርጧል።
ከ CBE ላይማ ቆርጧል እኮ text ኡን ላኩላ። deposit ላይ ቆይ ይኸው
ከሆነ ደግሞ የሚልኩልን screenshot ለመያችን ከ CBE ይሄ link ኡን ይከፍቱትና link አለ አይደል የላኩሉት transaction ላይ deposit ነው withdraw አይደለም።
እሺ ለመያችን deposit ከኔ ከ CBE ቆርጦ ማለት ነው። ወደ site ኡ አልገባም።
እሺ ከ CBE የደረሰው text message ላይ link አለ አይደል ለመያችን ከሰ አ እሱ link ሙሉን ከፍተው ነው የላኩላቸው።
screenshot የሚልኩልን እኛ ጋር ስለማይከፍትልን
እሺ እሱን ከፍተው screenshot አድርገው ይላኩልን እሺ እንካ እሱም ወደ ሀሪፍ ስፖርት ነው ለማ